ይሄን ጤና ስጥልን ቀስ ደንን ከብስቴት ምን ልጠው
ዊድሮ ያልኩት ብር አይገባልኝ።
እሺ አንድ መስመር ላይ ጠብቁኝ። ሄሎ ሄሎ
አቤት ጤና ይስጥልኝ
አቤት ይሰማል?
አይ ይሰማናል።
እሺ withdraw ነው።
አ እሺ ንገረኝ የቤት ቤት ቁጥርህን አንድ ጊዜ።
ሰባ ሰባት ስልሳ ሰባት እሺ
ዘጠና ሰባት ሰባ ሁለት ዘጠና ሰባት ሰማንያ
ሰባ ሁለት
ዛሬ ነው።
ትናንት
ስንት ብር ነው?
አንድ ሺህ አንድ መቶ ብር
እሺ በቻፓ በኩል ነው አይደል የሞከርከው? ቴዎድሮስ ካሳሁን።
አ እሺ processing ላይ ሆኗል። እሺ ትንሽ ጠብቅና ይገባላል።
processing ትናንትና ጀምሮ እንደዚህ ነው የሚል እም
ከትናንት ጀምሮ process ላይ ነው እስካሁን ድረስ እሺ አሳውቅልሃለሁ ለቻፓዎች ይገባላል። እሺ የቻፓዎች ቁጥር ስንት ነው?
እሺ ዜሮ ዘጠኝ
እሺ ስልሳ ዜሮ ዘጠኝ ስልሳ ስልሳ አ ሰባ ሁለት አ አርባ ሁለት ሰባ ሁለት
እሺ
እሺ መልካም